ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ነው አይደለ?
ዶንኪ ቲዩብ ነው።
እሺ የ promotion ስራ ለማሰራት እና ሶፍትዌር ወይም ደግሞ web based የሆነ ነገር communicate አድርገን እናንተ ጋር ለመስራት አስበን ነበር እና እንዴት ነው communicate የምናደርጋችሁ?
እሺ ማስታወቂያ ለማሰራት ከሆነ ልመዝግቦት እና marketing manager ዋ ትደውልሎታለች።
እሺ ጥሩ ይቻላል።
እሺ ማን ልበል ስሞትን?
ዳግማዊት ወርቁ
እሺ ስልክ ቁጥሮት ንገሩኝ።
እሺ ዜሮ ዘጠኝ ስልሳ
እሺ
ዘጠና
ዘጠና ስልሳ አራት
እሺ ዘጠና አንድ
እሺ የት አካባቢ ነው አድራሻችሁ?
አያት አካባቢ ነው። in person በአካል ልናገኛችሁና ልናናግራችሁ እንችላለን። አዴቴም ስለሆነ ልናናግራችሁ የፈለግ ነው።
እሺ ይቻላል። ያው ከእነሱ ጋር ያውሩና ከ marketing ባለሙያ ጋር detail አዎ ከ marketing ባለሙያ ጋር ያወራሉ።
እሺ እሺ እሺ ምን ነበረ የድርጅቶት ስም?
ኩኩኔት digital company
ኩኩኔት digital ዲጂታል company company እሺ እሺ እናመሰግናለን እንደውልሎታለን እሺ እሺ እሺ መልካም ቀን እሺ ላንቺም